ጤና ይስጥልኝ። የተሰጠኝ ማዕከል እባክዎን ልርዳዎት?
ሰላም ነው። እንዴት አደርሽ?
ሰላም፣ እንዴት አደርሽ?
አለሁ ይመስገን። ከ August አስራ ዘጠኝ ከአዲስ ወደ አስመራ check ታደርግልኛለህ በረራ?
እሺ። መሄጃ ብቻ ነው?
አዎ፣ አንድ ሰው
August አስራ ስምንት
አስራ ዘጠኝ እና ሀያ የሚቀንሰው በሁለቱም ይልኝና
August አስራ ስምንት ነው መጀመሪያ ነው?
አይደለም አስራ ዘጠኝ እና ሀያ እሺ እሺ እያየሁልዎት ነው። ይቅርታ ወይ ሲስተም ስለወጣ መልሼ ልደውል?
ትችላለህ።
እሺ